hello ስለው ስለው ጤና ይስጥልኝ።
አብሮሽ ከ- ከችፕችፕ ነው የጀመርኩ የደወልኩት ጀማ እሺ፣ እሺ።
ባለፈው ጠይቄዎት ነበረ እቃ ማቅረብ እፈልጋለሁ ብለው OK I see አሁን ወጣ ብያለሁ። መቼ ነበር ያደረስኩት?
እ፣ እንትን ነው መልሼ እደውላለሁ ብሎኝ ነበረ እቃ አቅርብልሻለሁ ብለው ወደዚህ ወደ ችፕችፕ
እ?
መዝገብ ፈልገዋል ነበር እቃ ማቅረብ እችላለሁ ብለው አዎ አዎ።
OK አዎ ስለሚያቀርቡት እቃ እንዳውሮት እ፣ ባለፈው መልሼ እደውላለሁ ብሎኝ ነበር እስኪ ቆይ ለ- ልጥቷ ልደውላ
እሺ እኔ ወጣ ብያለሁ። እንደላይ ልደውላ በቃ እሺ እሺ መልሼ እደውላለሁ እሺ፣ እሺ።